ማዕዘኑ ላይ ቆመ ሰውን አይተ በሰው ታይተ ሰውን አይተ በሰው ታይተ በስውር አይቶ በግልጥ የሚከፍልህን በከፍታ ላይ የሚያስጌድህን ርስት የለም ወይ አሳዳጊ ጌታህን በስውር የሚቀመጡ ጌታቸውን የሚያደምጡ የሕይወትን ቃል የሚያመጡ የሕይወትን ቃል የሚያመጡ ሰውን ለማነጽ ነቅተው የሚታጠቁ ለበጎ ሥራ ሁሉ የሚበቁ ምስጉኖች ናቸው መማለድን የሚያውቁ ከእግዚአብሔር የተላከ እርሱ ነው የተባረከ ቃሉን ብቻ የሰበከ ቃሉን ብቻ የሰበከ አንተንስ ማነው አስነስቶ የላከ በፍጻሜው ላይ ትጠየቃለ እንደ ስራህም ያኔ ትከፈላለ ስራህ ድካምህ ብዙ ነው አንተነትህን ያጎላው ጌታ እንዳይታይ የጋረደው ጌታ እንዳይታይ የጋረደው እስቲ በእውነት መርምረው ሕይወትህን መጸለይ ትተህ መራቆትህን ኢየሱስን ጋርድህ አንተ መታየትህን ስማው ኢየሱስ ይመክርሃል ሰው እረፍ ጸልይ ይልሃል ከእግሮቹ ስር ስጋህን ጣል ከእግሮቹ ስር ስጋህን ጣል ያን ጊዜ ጌታ በሰገነት ላይ ወጥቶ ለዓለም ይታያል ብርሃኑ በርቶ ሕይወት ይበዛል የስንዴው ቅንጣት ሞቶ